ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነኝ ባኮ ምን ልርዳዎት
ብልት መስዶነር ደውበት እኔ መርለኛችን ልንገርሽ አይ ይቅርታ ድምጾት ይቆራረጣል
እሺ አሁንስ አሁን ሰማል ሰላሳ አንድ
መስመር ላይ ኖት አይሰማኛል ሰላሳ አራት አስራ አንድ ልንገርሽ አይዲ እሺ ሰላሳ አራት አስራ አንድ አስራ አንድ ሀያ አራት ሰላሳ ስምንት ሀያ ስምንት ሰላሳ ስምንት ስምንት ሰላሳ ስምንት አዎ
መገናኛ ግሮሰሪ ነው አዎ፣ መገናኛ ግሮሰሪ ከትላንት ወዲያ ተመዝግቦ ነበርና እሺ አላጣችሁለትም ቴክኒሻን። አሁን ዛሬም አሁን ለአጋጣሚ ሲሄድ እ፣ ዛሬ
ማንም አለ ተመዝግቦ ትላንትና ተመዝግቤ ተመዝግቦ ነበር እሺ ከትላንት ወዲያ ተመዝግቦ ነበር።
እሺ በተመዘገበት ልፈልገው ይቅርታ መስመር ላይ ጠብቁኝ
ወዴት ነው የምወጣው? ወዴት ነው?
በዚህ የመገናኛ ነበር የተመዘገበ ደንበኛችን አዎ፣ መገናኛ ግሮሰሪ
ይቅርታ የተመዘገበበትን ስም ይነግሩኛል አላገኘሁትም በዚህ አሁንም እሺ፣ እሺ መዝግቢውና እሺ እ፣ ስራ- እንዳዲስ ስራ- ልመዝግብሎት ስራ ስላቆመ መዝግቢው። አዎ።
እሺ እ፣ ስ- ስማቸውን ይነግሩኛል እና እኔ
መሰረት መሰረት እሺ መሰረትማ
መሰረት ደስታ ነኝ።
ደሳለኝ እሺ ስልክ ቁጥርስ ዜሮ ሰባት ሳፋሪኮም okay እሺ ዜሮ ሰባት አስራ ሰባት ሰባት አስራ አራት አስራ አራት ዘጠና ሁለት ሰላሳ ዘጠና ሁለት ሰላሳ ሰላሳ
እሺ ምንድን specific area ው ይነግሩኛል ይላል። ይቻላል።
የት ሳሪስ አደይ አበባ
ምንድን ነበር የዚህ
እ፣ በረዶ አይሰራም ይሄ።
በረዶ አይሰራም አዎ፣ በረዶ አይሰራም።
እህ። እሺ ሌላ ምረዶት ነገር አለ እሺ እኛም እናመሰግናለን እሺ